ብዬ እሞላበታለሁኝ እና እንዳይዘጉብኝ እሱን አድርጊያለሁ ቀጥታ ቴክስቱ ልክ ሲያስገቡ ቴክስቱ ይገባልኛል እኔ እንትን ስል ሰኒ ከምፈልገው ነገር ሄሎ።
ሲኖረኝ ከአንድ ሰው እናቱ ወይም ከሰው አዳሪ ጋር ነሽ?
ብር አስቀሪልኝ እላለሁ ቆይ እወጣለሁ ማዝዬ እደውልልሻለሁ ደረሰ ሰዓት ተኩል አለፈኩና እውነት እሺ
ናይስ